hello
ሰላም ጤና ይስጥልኝ።
አንተ አምሳ መኪና አምስት ሺህ አለ
ምን አለ?
አምስት ሺህና አንድ iPhone አለ አንተ
የቴሌ game ኦችን ሲጫወት የሚያሸንፉት ሽልማቶች ናቸው።
እ እ የቴሌቪዥን game ኦችን ሲጫወቱ የሚያሸንፉት ሽልማቶች ናቸው።
ቴሌ
የቴሌቪዥን ጌም
እሺ
መልካም እድል